ራሴን አልዋሽም አልክደቡም እዬ ሌሎችን አልመስልም እኔነቴን ጥዬ ሌሎችን አልመስልም እኔነቴን ጥዬ ፈጣሪ ሲፈጥረኝ እርሱ እኔን መስሎ አንተ መሳይ የለም በዚች ዓለም ብሎ አንተ መሳይ የለም በዚች ዓለም ብሎ በሚኖር እውነት አስቀምጧል እውነት አስቀምጧል ለምን ብዬ ራሴን ልዋሽ ደሞ ልርሳ እሽ ይችላል አምር ከሊና ወቀሳ ከሊና ወቀሳ የገዛ ጤናዬ ከሳሽ ዳኛ ሆኖ ሞገቶ ሲረጣኝ ለእምነት ወግኖ በጸጸት ስቀጣ ገፋፍቶብኝ ኋላ ማስታረቂያ ይገኝ ከራሴ ህሊና ራሴና ዋሽ አልክደቡም እዬ ሌሎችን አልመስልም እኔነቴን ጥዬ ሌሎችን አልመስልም እኔነቴን ጥዬ ፈጣሪ ሲፈጥረኝ እርሱ እኔን መስሎ አንተ መሳይ የለም በዚች ዓለም ብሎ አንተ መሳይ የለም በዚች ዓለም ብሎ ያበበን ቢኖር እውነት አስቀምጧል እውነት አስቀምጧል ለምን ብዬ ራሴን ልዋሽ ደሞ ልርሳ ልሽ ይችላል አምር ከሊና ወቀሳ ከሊናው ደስታ የገዛ ምሮዬ ከሳሽ ዳኛ ሆኖ ሞገቶ ሲረታኝ ለእውነት ወግኖ ጸጸት ስቀጣ ገፋፍቶብኝ ኋላ አስታራቂያ ይገኝ